ጤና ይስጥልን። ጤና ይስጥልን።
አብሮ ይስጥልን። ተሲ car market ነው።
ተሲ ተሲና ማዲባባ
አዎ፣ እሺ። መኪና ፈልጌ ነበር፣ ባንክ ያለበት ጥሩ ነገር ዲዛይር
ዲዛይር አለን አባት።
እሺ፣ እንዴት ነው contact ማድረግ የምችለው? እኔ የአሪስ መኪና አለኝ፣ እሱን ለመቀየር ነበር የፈለግኩት።
እኮ ይዘውልን ይምጧ። መስቀል ፍላወር ወይ ፓስተር ብራንቻችን ላይ ይዘውልን ይምጡና መስቀል ፍለወር እኔ መስቀል ፍላወር ናዝራ ሆቴልን ያውቁታል?
አዎ
ናዝራ ሆቴልን ትንሽ ወደ ላይ ሲሄዱ U-turn አለ።
አለች።
ይ- በስተቀኝ በኩል ገባ ሲሉ አፍሮሊንክስ motor የሚል አለ የመኪና መሸጫ ምን motor?
አፍሮሊንክ።
አፍሮሊንክ። እሺ አ በሱ እዛ ነው።
ሬክላም ትክክል፣ በሱ ትልል ሬክላም ትክክል ሲገቡ ማኒ ባባ ሬክላማችን ይታያል።
ምን ምን ምን አሊባባ ምን አ ማሊ ባባ የመኪና መሸጫ በዝ- እ፣ በአፍሮሊንክ ሬክላሙ ትክክል ሲገቡ ሬክላማችን ይታያል። ማሊ ባባ እሺ እሺ እሺ ይሻል እሺ